ጤና ይስጥልኝ ቢጃ ኢትዮጵያ ራሂሜ ባኮት የምንለዱ
ሪፖርት ለማድረግ ነበረ ማሽን ድራፍት ማሽን ያቀዘቅዝ እሺ የቢጃ መለያ ቁጥር አለው ፒን ነበር ልቀስ እሺ እሺ
ዜሮ ዜሮ እሺ
ሰባ አንድ እሺ
ሰማንያ ሶስት እሺ
ዜሮ ዘጠኝ ስልሳ
አፍሮ ግሮቭ ሬስት ነው የሚለው ሬስቶራንት አዎ፣ አይቤክስ ጋር የት አካባቢ ነው ያሉት?
አይቤክስ ወሎ ሰፈር አይቤክስ ሆቴል አካ
እሺ የእርስዎ ሙሉ ስም ይንገሩኝ።
ደራሴ ጋሽ
እንደ ራሴ ነው ያለኝ።
አዎ፣ ደራሴ ጋሽ
እሺ አሁን የደወልበት ስልክ ቁጥር ለያዘው እርስዎ የሚገኙበት
ያዝ
እንደ ራሴ ነው ያሉኝ አይደል? ስሞትን እንደራሴ ጋሻ እም፣ እሺ አላቀዘቅዝ ነው ያለው።
አ ማሽኑ ያቀዘቅዝ እም፣ እሺ እባክዎትን አንድ የመስመር ላይ ጠብቁኝ። መዝግቤ ለሚመለከተው አካል አስተላልፌዋለሁ።
እሺ ልክ ነው?
አመሰግናለሁ ሄሎ
አ ይሰማል ይሰማል ራይ
ሄሎ
ወይ ይሰማል ይሰማል ራይ አስተላልፌዋለሁ።
እሺ ግልጽ ነው።
አ ግልጽ ነው ሌላ መረዳት ነገር አለ?
የለም አመሰግናለሁ እሺ ስለ ደወሉልን እናመሰግናለን። ስለ መስተንግዶ ያሉትን ሀሳብና አስተያየት አሁን ከሚሰሙት ድምጽ በኋላ ያስቀምጡ። መልካም ጊዜ